hello ጤና ይስጥልኝ። እሺ፣
ሌላው ሰላም ነው።
ሰላም እ፣ ትናንትና ያዘዝነው ነበረ እየመጣ ነበር ተብዬ ነበረ በናታን group leader OK። ዛሬ እየመጣሉት ነው ተብሎ ነው ወይስ ትናንትና ነው የተደወለሉት?
ትናንትና ለዛሬ ማለት ነው። እና የ driver ስልክ ማግኘት እችላለሁ?
ይቻላል። እሺ፣ ስልክ ይንገሩኝና ላውጣሉት።
እሺ፣ እ፣ አንዲት ሀገር እሺ፣
ዜሮ ዘጠኝ ሰላሳ ሰባት እሺ። ሰላሳ ሰባት አርባ አምስት አርባ አምስት አስራ ሶስት አስራ ሶስት አስራ ሶስት አስራ ሶስት አ- አቮካዶ፣ ድንች፣ ሽንኩርት ምናምን ነው አይደል?
አዎ እና እ፣ ቅ- እንትን እ፣ ጥቅል ጎመን OK። እሺ፣ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት አስራ ሶስት አስራ ሶስት ሀምሳ ሶስት አስራ ስድስት ዛሬ ነው የተደወለሉት?
አስራ ስድስት ትላንትና OK። እሺ፣ እሺ። driver ኡ ሊቀየር ስለሚችል ምናልባት እ፣ ይደውሉለትና አ፣ እኔ ጋር አይደለም ካለ warehouse ደውዬ ይቀበሉታለሁ ስልክ ሌላ እሺ አመሰግናለሁ እሺ፣ እሺ። መልካም ቀን። እሺ።
እሺ